አለ እነሱ ይመስላል።
ሰላም እንዴት ነው? ሰላም እንዴት ሰላም ነው?
ነው። ጤና ይስጥልን። Best Bet ሰላም ነው።
እግዚአብሔር ይመስገን። virtual online እየተጫወትኩ ነበር።
እሺ
እንትን ለመሙላት ከሌላ ቴሌብር ወደ እኔ ስልክ ለመሙላት እምቢ አለኝ፣ አስቸገረኝ። እንዴት ነው እንትን ማድረግ
ከሌላ ስልክ
ከሌላ ስልክ ወደዚህ ስልክ ወደዚህኛው ስልክ ማለት ነው።
እሺ
online virtual የተጫወትኩ ብር ጨርሼ እንትን ለማለት ነው።
okay። ያ ለማውጣት።
በራስ በራስ ሆኗል። አሁን በራሱ አሁን የግድ በራሱ ነው መሆን ያለበት።
ግዴታ ነው። እንደዛ ሆኗል።
እሺ ድርጅቱን መላክ አይችልም። አሁን ይሄን ቴሌብሩም ይሄን active ማስደረግ አልችልም። በሌላ ያ ማለት በሌላ- እንደዚህ ብዙ እንትኖች መጡ። እንደዚህ case ኦች ሰው ተ- ተሰረኩ የሚል ብዙ ሰው ስለመጣ
okay ወደዛ ነው የተቀየረው። በቃ አሁን አንተ ቴሌብር የከፈትክበት Best Bet ላይ መክፈት ነው ያለብህ። እንደዛው okay።
ስለሆነ ነው። እሺ። በ voucher ግን መላላክ ትችላላችሁ። ለሰው በ voucher ምናምን መላላክ ይቻላል።
voucher ማለት ነው ምንድን ነው? አልገባኝ።
voucher ማለት ይሄ በ- የመጀመሪያው ምርጫ አለ አይደለ? የ voucher code ለሰው ሰጥተህ
okay ከዛ በኋላ እሱ በ voucher code ኡን እ፣ ወደ ራስ account deposit ታደርገዋለህ ማለት ነው።
okay። voucher code ይሄን ነበር እ? ቦቸር ኮድ አለ መርቷል አለ ወይ የመጀመሪያው ምርጫ ማለት ነው። የመጀመሪያው ምርጫ ማለት ነው። ቮቸር ቻፓና ሳንቲማ ቡራዬ ምርጥ ልጅ
ምን?
እሺ ቼክ እናድርግና ቼክ እናድርግና እንደውልላ በቃ እሺ፣ ከከበዳችሁ ደውሉልኝ።
እሺ